19
አብሮ ይስጥልን። ወደ- ወደ ሁሉ ስፖርት እንትን ማስገባት አልቻልኩም። ብር ማስገባት አልቻልኩም።
ቴሌብር አይጠቀሙ
ቴሌብር ተጠቅሜ ላስገባ ስል አ- በቃ እንትን password አይጠይቀኝም። ቀጥታ password ተሳስቷል ነው እንጂ የሚለው password ሳይጠይቀኝ የብር መጠን ከሞላውኝ በኋላ ከዛ እንትን ስለው እኮ password ያመጣልኛል። password ሳስገባ success ይላላ። አሁን password አያመጣልኝም። ከዛ ዝም ብሎ search ያደረግና password ተሳስተዋል ነው የሚለው።
አሪፍ ፔ ነው የሚ- እ፣ የተጠቀሙት አሪፍ ፔ በሚለው
አ አሪፍ ፔ በቃ ምንም ተሳስተዋልም አይልም እንትን ነው ሳንቲም ፔ እስከዛሬ ስጠቀም እሱ አ፣ password ተሳስተሃል ይል ነበር። ዛሬ ደግሞ password ተሳስተሃልም አይልም search እያደረገ ዝም ነው የሚለው አሪፍ ፔ።
እሺ እናየዋለን
OK አይልና መልሼ እደውላለሁ።
እሺ አይ እዛው ላይ ይከታተሉ ሲስተማችን ነው የምናየው
እሺ